ለመመለስ ሄሎ አሁን ይምጡ። መንገድ ግን ክፍት ነው አይደል?
ጤና ይስጥልኝ።
አቤት ከሰሚት ነው የምደውልልሽ።
ምን አልሽ?
ከሰሚት ሰሚት እሺ
የአምቡላንስ መላክ ትችላላችሁ እንዴ?
ወዴት ነው የምትሄዱት? ሄሎ
ወደ መንግስት ሆስፒታል ቅርብ ወዳለ መንግስት ሆስፒታል መንግስት ሆስፒታል ሪል ወረቀት ያስፈልጋል። ቀጥታ መሄድ አንችልም። ያለ ወረቀት ወይ ያለ